በመቀለም ቤት ቤት ረዴት ነኝ።
account ልከፍት ነበር password ልክ አይደለም እያለ እምቢ አለኝ።
ምን አልከኝ? እንደምን password ልክ አይደለም ምናምን እያለ እምቢ አለኝ። password መስጠት አትችሉም?
password ለዚህ አንተ ነበር ነሽ ስለምትለው ወንድሜ
እሺ ምን ላድርገው? እሺ
forget password በለውና SMS code ይገባልሃል። forget ምን?
password በለውና SMS ተኪ- ኮድ ይገባልሃል።
text ይደርሰኛል?
አዎ ይደርሳል።
አይደርሰኝም። ግን ስሞክረው እንደ አዲስ ነው የምገባው ወይስ እንዴት ነው?
ምናልባት connection ወይ ደግሞ እየሰጠኸው እንትን ትክ user ኡ ትክክል ከሆነ ይገባል። እሺ system ኡ እየሰራ እሺ።
ነው እንደምን እንዴት ላድርገው? እሺ መጀመሪያ forget password በለው user ን አስገብተ ዘጠኝ ብለህ ጀምረህ ቁጥሩን አስገባ።
እሺ ከዛ ይገባልሃል እንትን
ስልኬን ሳስገባው ይገባልኛል ራሱ አዎ ኮዱ ራሱ ይገባልሃል።
forget የሚለው ጋር forget password የሚለው ጋር ግባና
እሺ ከዛ user ህን አስገባ። log ስልኬ?
አዎ ከዛ ይገባልሃል።
ስልኬን ብቻ ሳስገባ ነው የሚገባልኝ?
አዎ አዎ ወንድሜ እሺ ከዛ አመሰግናለሁ።
ኮዱ የሚገባልህን እዛ ላይ እንትን ትላለህ።
እሺ እሺ እሺ መልካም እሺ።